ሄሎ
ሄሎ ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
withdraw ብዬ ነበር፣ confirm እንድታደርግ ብዬ ነበር።
እሺ፣ በዚህ ቁጥር ነው ቤተሰብ ቤተ?
አዎ፣ በዚህ እሺ፣ እሺ፣ check እያደረኩልህ ነው። አንዴ ጠብቀኝ። ሄሎ ስንት ብር ነበር?
ስድስት ጊዜ ያልኩት ሃምሳ ሺህ ብር ሶስት መቶ ሺህ ብር
okay፣ ሀምሳ ሺህ ብር ስድስት ጊዜ።
አዎ እሺ፣ እሺ።
ሄሎ
ሄሎ ሄሎ ቼክ ወይ።
እያደረኩት ስለሆነ ነው። እሺ ይቅርታ።
እሺ እሺ እሺ።
አባ
ሄሎ confirm አደርግልሃለሁ። እሺ check አድርጌ። ሄሎ እሺ ሄሎ አይ ሌላ ሰው አሳውቅ- እያወራው ስለሆነ ነው። እሺ እሺ አሳውቅሃለሁ። እሺ በዚህ ቁጥር ደውዬ እሺ እንደጨረስኩ። እሺ